ሄሎ ጤና ይስጥልኝ ገስት ቤት ራሄል ነኝ። በኮም ልርዳው?
አብሮ ስጥልን ከአካውንት ቤስት ቤት እሺ
ወደ አካውንት ብር ለመላክ ነበረ እንዲ ያለ ነበር።
አልቆረጠም ነው ወይስ ቀንሶ አልገባልህም ነው?
አይ ወደ አካውንት አልገባ አልገባ አለ እንጂ እዛው እንዲ ነው።
ከቤስት ቤት ግን ቀንሷል።
አልቀነሰም።
ኦኬ እሺ። ወይ ቴሌግራም አለህ እንዴ? step ኡን ልላክልህ በጽሁፍ ቴሌግራም አለህ? አዎ አለ እሺ። ቆይ የእኛን ቴሌግራም ታውቀዋለህ?
የትኛው የኛን ቴሌግራም account ወይ ቁጥር ልስጥህና እዚህ ላይ hi በለንና ከዛ በኋላ ልክልሃለሁ step ኦቹን።
እሺ በቃ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አ እሺ መልካም